ሄሎ ሰላም ጤና ይስጥልኝ ከቤት ቤት ነበር የምደውልልህ። ሄሎ
ዋይ ዋይ ከቤት ቤት ነበር የምደውልልህ።
አቤት እሺ ደውላልን ነበረ እና አሁን ውጤቱን ልካውልናል። ስድስት ለሶስት ነው ያለቀው ጨዋታው።
እሱ የአትሌቲክ ነው እንደዚህ ያለቀውማ።
ምን አልከኝ?
ፔን ሪቨር ፔን ሪቨር አትሌቲክ ነው እንደዚህ ያለቀው። የዩናይትድ ጨዋታ ራሱ የለም፣ የትኛው ወዛች ላይ የለም።
እኮ ልክልሃለሁኝ እኔ እ፣ ውጤቱን ልላክልክ። ም- ምን ላይ ልላክልህ? ቴሌግራም ላይ ወይ ዋትስአፕ ለምን ላይ እንትን ላይ አ፣ ይሄ ምንድን ነው ይሄ chat box የእናንተ ላይ ዮናስ ሚል አዋ- አዋርቼው ነበር።
እሺ እሱ የላከልኝ እ፣ score እኔ የሄድኩትን አንድ አይደለም
እስቲ በዛ- አሁን እዛ ላይ ማለት ነው እ፣ ሳባ ብለህ አዋራኝና ልላክልህ። ከዛ በኋላ እንትን እልልሃለሁ። ልክ ምን ካልሆነ ላይ?
ታገኛለህ።
ምን ላይ እዛው አሁን ያልከኝ ላይ chat box ላይ ልግባ? እሺ አዎ እሺ